hello hello hello ጤና ይስጥልኝ አቶ ለገሰ ዙላ
አዎ ነኝ።
ከ We Plus Solution ድርጅት ነበር ምደውልልዎት።
ከምን ከ We Plus Solution ድርጅት ነበር ምደውልልዎት።
ወይ ፍላት We Plus We
ማን ነው ስልክ ነሳች?
እ፣ ድርጅታችን የ transportation አገልግሎት ሰጪ ሲሆን እ፣ ስልኮትን ያገኘሁት ደግሞ ከዚህ በፊት እ፣ marketer ኦቻችን አሽከርካሪዎችን እየመዘገቡ ነበር። ከዛ ላይ ነው ስምዎትንም ስልኮትንም ያገኘሁት።
okay፣ አሁን እያሽከረከርኩ ነው። በኋላ አትደውይም።
እሺ ቆይቼ ልደውልልዎት።
አዎ እሺ እሺ፣ መልካም ቀን።